ስጥልን ችብችብ ሰላም ነው።
ሰላም ትላንት order አድርጌ ነበረ።
እሺ
የሱቄ ስልክ ማግኘት ይችላል?
እሺ በዚህ ስልክ ቁጥር ነው order ያደረጉት?
አዎ።
እሺ መስመር ላይ ጠብቁኝ። እሺ ዜሮ ዘጠኝ ሀምሳ አንድ
ሃምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ አርባ ስምንት አርባ ስምንት ሰማንያ
ሰማንያ አ ማቲያስ ይባላል። ይዞት ወጥቷል። ይደውሉለት።
እሺ እሺ መልካም ቀን።
እሺ